ሄሎ ሄሎ ከስልክ ፌቪ ነሽ? ሀሚድ አዎ።
ነኝ ከቤስት ቤት።
እሺ እ፣ ምን ሆኖብሽ ነው?
እንትን ነው ፓስዋርዱን ሉክ እያደረገ
የቀደሙን እኮ ጠፋው።
ሴቭ ሴቭ አድርጌልሽ እኮ ነበር።
አዎ፣ ግን አሁን የምትከፍተው ኮምፒውተሩ አያስገባም። ቡክድ እንዳደረገ ነው።
እሺ ካሻራ አንድን እንትን እንበለው እስኪ እንደገና። እሺ እሺ ማን እየተስተካከለ ነው? አንተ ነው?
አዎ እኔ ነኝ።
እሺ
okay ብዙ password ነው ያለው። አ?
እ እዚህ ጋር ያለው አይተሽዋል? እያየሽ ነው?
አዎ እዚህ ላይ?
ሁለተኛ ላይ አ፣ ቆይ አዎ
ይሄ በእንትን ነው ፋ- Firefox እኮ አልተም እንትን አላለም፣ save አልተደረገም። በ Chrome ነበር የገባሁት browser ኡ ማለት ነው፣ እ በዚህኛው አየሽ።
አዎ ስለዚህ በዚህኛው ስትከፍቺ save የተደረገ password አታገኝም ማለት ነው።
እኮ ወይም በየትኛው ስትሞይ ልግባ?
ምን ማድረግ አለብሽ መሰለሽ?
እ ቀደም የሞላሽውን password ነው መሙላት ያለብሽ። new እና confirm ላይ ተመሳሳይ ሞልተሽ እኮ አንድ አይነት ነው የሞላው። ተው።
አዎ፣ እሱን አስገብተሽ በ Firefox ላይ መ- መግባት ማለት ነው። እዚህ ጋር ኮች bookmark save ያደረኩልሽ ለዛ ነው። በዚህኛው እኮ ስ- ገብተሽ እሺ አሁን
እሺ ቆይ በዚህኛው እንትን እንበልና እ፣ እንዲህ ካለ እንደገና እንቀይረዋለን።
እሺ አንድ የጠብቂ ሀያ ሰከንድ እ፣
እሺ hello hello ወይ እስኪ ሙይ የቀድሙን ለ cashier አንድ የሞላሽው ማለት ነው። ሁለተኛ cashier አንድ ጊዜ ላይ- አዎ ሁለተኛ እሺ።
ጊዜ የሞላሽው ማለት ነው።
እሺ
ኦኬ ጠብቂኝ፣ አንዴ አንዴ አየሁት።
እሺ
እስኪ ሙይ አሁን
ድጋሚ?
አዎ የቀየርሽው
ሞላሁት።
እሺ እሺ፣ አሁን መጥቷል።
መጥቷል ነው okay manager የለውማ።
እ።
እሺ ይኸው እዚህ ጋር save አድርጌዋለሁ። እሺ እ?
የቱ ጋር? እሺ እንዴት ነው አሁን ስገባ እንዳይመልሱ እንዳይለኝ።
እስኪ አንዴ እዚህ ጋር ሙዩ password ኡ ሙዩ ነው።
እሺ ሞላሁት።
እሺ no no የእንትኑን እኮ ነው የምኑን እ እ?
የዴስክቶፑን የፒ የፒሲውን ፓስወርድ የ PC ውን ነው።
አዎ አዎ። እሺ።
እሺ ሞላው።
okay ይኸው password ኡ የሞላሹ ማለት ነው እሺ አረ ስልክ ቁጥር ነው ስልክ ቁጥር ነው። አዎ።
በቃ አሁን save ተደርጓል
እሺ ይሄኛውም አለ cashier post እሺ ያኛውንም እንትን ልበልሽ እንደዚሁ አሁን አዎ።
ሞከረው እዚሁ ላይ logout ብለን አዎ እዚህኛ ላይ ኮምፒውተሩ ሌላ ነው።
እሺ አይ ገብቶኝ ይሄ የቀደሙን ማለት ነው መስራት አዎ አይ ይሄው ይሰራል በቃ አሁን አዎ ይሰራል።
በቃ እንትን ብለሹ ነው ቅድም logout ብለሹ በዛኛው በ Firefox አይደለም መብራት ጠፍቶ ከፍተው የ- አይሰራም።
okay ይኸው በቃ አሁን save አድርጉታል። ይኸው እ።
ይሰራል። ምንም እ፣ የተቀየረ ነገር የለውም።
እሺ በቃ space ምናምን እንዳይኖር እዚህ ጋር ሲሞላ አይተሻል።
አዎ።
ከጽሁፉ በኋላ ከዛ እ።
ይሰራል። በቃ ራሱ password ኡ እ።
እንደዚህ ነው። እዛችን ታጠፊያታለሽ። አየሽ ኤክስ ኤክስ እንትን ያለሽ በቃ አዎ ይሰራል ማለት ነው። ያኛውን እ።
ደግሞ እንትን በይና እንደዚህ ምን ልበለ እንዲ ምን ልላት ነው? እ?
እንትን እላለሁ። ቆይ ሪኩዌስት እጠይቃለሁ። የኔ ዲስክ እሺ